ምንድነው ለመጠቆም ነው?
ያለ ሰላም ጤና ይስጥልን።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን።
እንትን ምንድነው ትምህርቱን ለመመዝገብ ቆይ በዛም ሌላም አለ እነግርሻለሁ። ግን ትምህርቱን ለመመዝገብ ቦታው መገናኛ አበሩስ ህንፃ ያላችሁት ምኑ ጋር ነው?
እሱ ቢሮችን ነው ቦሌ ነው ቦሌ አበሮች ህንፃ መጥተው መመዝገብ የሚችላሉ። በኦንላይንም በኦንላይንም መመዝገብ ይችላሉ።
በኦንላይን እንዴት ነው መመዝገብ የምችለው?
እኔ የመዘግበው ትችላለሁ። link ም አለ ቪዲዮቻችን ላይ እዛ በቀጥታ መመዝገብ ይችላሉ።
እሺ ትምህርት መቼ ነው የሚጀመረው?
በአካል ከሆነ ዛሬ ነው የሚጀመረው። ዛሬ አስራ አንድ ሰዓት ሲኤምሲ ያለው የኢትዮጵያ economics institution የሚለው ህንፃ ላይ association ይቅርታ፣
association አዎ እሺ። አሁን ዛሬ ከ- ዛሬ ከፍለው ዛሬውኑ መጀመር ይችላሉ?
ይቻላል በደንብ
እሺ እሺ። በቃ ሌላ ደግሞ እንትን ጥቆማ
የቀን ጥቆማ ነበር።
የልጆች
የልጆች ጥቆማ ከሆነ ዘጠና አንድ አስራ አምስት ላይ የጽሁፍ ድንቅ ልጆች ለበቆ የሚለውን ነክተው በሱ ያገኟቸዋል።
እሺ። እኔ መቤት አመሰግናለሁ።
እሺ እናመሰግናለን።
እሺ እሺ።